ሊነጋ ሲል ይጨልማል፣ ጨለማ አይቀር ዳግም ይነጋል። ተስፋ ትቁረጥ አምላክ ያውቃል። ሊነጋ ሲል ይጨልማል፣ ጨለማ አይቀር ዳግም ይነጋል። ተስፋ ትቁረጥ አምላክ ያውቃል። ለማሸነፍ ኑሮን ባለም ስትሯሯጥ ስትደክም ስትሯሯጥ ስትደክም ሁሌ አይሞላም ጎዶሎ ነው። የዓለም ጣጣዋ ብዙ ነው። የዓለም ጣጣዋ ብዙ ነው። ሊነጋ ሲል ይጨልማል፣ ጨለማ አይቀር ዳግም ይነጋል። ተስፋ ትቁረጥ አምላክ ያውቃል። መገፋትን መወርወርን መጠላትን ክፉም ስምን መጠላትን ክፉም ስምን ደርሶበታል ሁሉን ያውቀዋል ሁሉን የሚያውቅ ጌታ ያዝንልሃል ሁሉን የሚያውቅ ጌታ ያዝንልሃል። ሊነጋ ሲል ይጨልማል፣ ጨለማ አይቀር ዳግም ይነጋል። ተስፋ ትቁረጥ አምላክ ያውቃል። አይዞ ኑሮን እስኪያልፍ ያለፋል፣ የስቃይ ቀን ሌሊቱ ይረዝማል። የስቃይ ቀን ሌሊቱ ይረዝማል። ድሮ ብለህ ታወራለህ፣ ቀን ያልፍና ትጽናናለህ ቀን ያልፍና ትጽናናለህ። ሊነጋ ሲል ይጨልማል፣ ጨለማ አይቀር ዳግም ይነጋል። ተስፋ ትቁረጥ አምላክ ያውቃል። ፍጹም ሐዘን ለደስታህ ማጣትህም ለማግኘትህ ማጣትህም ለማግኘትህ ዋዜማ ነው ስቃይህ አምላክ ቀርቧል ሊጎበኝህ አምላክ ቀርቧል ሊጎበኝ። ሊነጋ ሲል ይጨልማል፣ ጨለማ አይቀር ዳግም ይነጋል። ተስፋ ትቁረጥ አምላክ ያውቃል።